እኔም ያምራል በጣም አልኩት።
ሄሎ እንዴት ነሽ?
እንዴት ነሽ?
ደህና ነሽ?
ወለን ገባሽ?
ኦ ሄሎ ጌትስ ቤት ነው?
አዎ ቤት ነው።
ዘጋሽኝ እ?
ዘጋሽኝ እልሻለሁ።
ማን ሳራ የት ሆነሽ አገናኝ።
ነው ጫጫታ?
ምሳ እየበላን ከጄሪ ጋር እና እም፣ እም።
አ- ያሽ እንደ መኪና
አዎ በምን ልምጣ ታዲያ ብር አለፍስም ነበር።
ምረት መኪና ብቻ ረጉድ መንገድ ላይ ቀጥ ብላ እንዳትተኛሽ።
ነገ አብረን እንወጣለን።
ቻሆኔ አልፈልግም።
ቻው።
ቻው። ነይ አናግሪያት። ነይ ሳራ